ሰው መሆኑ ማለት ነው።
ነው
አቤት ነው። ሰላም ጤና ይስጥልን። ሲራጅ ከችፕችፕ ነበር የምንደውል እ ከችፕችፕ ነበር የምንደውልዎት
ከየት ከችፕችፕ ችፕችፕ።
አየ እሺ okay ምህረት ላይ join ብለው ተቀላቅለው ነበር ቲማቲም order እና driver ኡ ደርሶ ምህረት ስልክ እያነሳችው አይደለም
ስልኬ ተሰርቆ ይቆን ወላሽ እ
ስልኬ ተሰርቄ
no ምህረት ምህረት ላይ እየደወልን እያነሱ አይደለም።
ስልኬ ተሰርቄ ነበረ እሱ ላይ ነበረ የምለው okay እርሶ ምህረት ኖት?
ለእኔ ስም እ
ምህረት አይደለም እኮ ለቲንገሩልን ነው የምሉት እኮ ምህረት order አድርጋ እርሶ join ብለው ተቀላቅለው ነበር። ሰው ምህረትን የሚያገኙባት አጋጣሚ ካለ እንድትቀበል ቢያደርጉ።
ኦኬ ልደውልለት አዎ
እሺ እሺ።